Hello ሰላም ጤና ይስጥልኝ። ቤት Okay ሰላም ነው። እንትን ነበረ password እምቢ አለኝ።
አድ- አዲስ register አድርገህ ነው?
አዎ እንደገናም እ, እንትን ብዬው ማለት forget ምናምን አድርጌ እንደገና ስሞክርም ያው ይገባል፣ ግን እ, ከዛ ማለት ነው እሺ ሳስገባው incorrect ነው ምናምን ነገር እያለ ያስቸገረኝ። ብዙ ጊዜ ሞከርኩኝ።
እሺ፣ register አድርገሃል?
አዎ አዎ። አይ እንደ- እንደገና አይ አድ- አ- አክ- ቤት ቤት account አለ?
እ? የዚህ አዎ አለኝ ቤት ቤት account አለ?
አለኝ፣ አዎ።
forget password ስትለው forget ስለው incorrect ነው ምናምን ነገር እ
incorrect ነው ምናምን ነው የሚለኝ። እንደዛ እያለኝ ያስቸገረኝ።
እም- ያስገባኸው password ልክ ነው?
አዎ forget አድርጌው እናንተ ከዛ ትልኩልኝ የለ አዲስ እ፣ አዎ።
እኮ እሱ የላካችሁልኝን አስገባሁት።
እሺ እሱንም ስልከው መጀመሪያ የሚለኝን ነው እያለኝ ያለው። እንደገና አሁንም ብዙ ጊዜ እንደገና ነው አዲስ ቡክ የሞከርከው?
እ? እ?
ብዙ ጊዜ ና ነው የሞከርከው?
አዎ እምቢ ሲለኝ
አ፣ ምናልባት ብዙ ጊዜ ስለሞከርከው ብዙ ጊዜ text ስለሚደርስ አ፣ ያለበትን ቦታ ስለማ እንትን ስለማይለው ነው። እንትን አድረግ ትንሽ ቆይተህ አን- አንድ ሰዓት ምናምን ጠብቀውና አ፣ ድጋሚ ክፈተውና forget password በለው አንድ ጊዜ ብቻ ማለት ነው። የሚመጣልህን text ከዛ አስገባው።
ኦኬ ቆየት ብዬ አዎ
ኦኬ እሱ እሺ